ጤና ይስጥልኝ። ስፖርት በኮም ልርዳዎት?
ሰላም ነው። እንዴት ነሽ?
ሁሉ እንትና ነበረ። አዎ እህ፣
እ፣ በኦንላይን ነው የምጫወተው እና እሺ አሁን አሁን ሁሉም ተ- ተዘግቶ ነው ያለው። balance የሚል ዜሮ ዜሮ ነው የሚለው ግን balance ነበረው እና ከትብብር ወደ ቱል ስፖርት አስተላልፌ ነበር።
እም፣ እሺ screenshot አድርገው ይላኩልን እስቲ
በምን ስንት በምን ነው የምልከው?
ቴሌግራም ላይ።
እሺ ስልክ ቁጥርስ በዚህ ነው?
ቴሌግራማችን እዛ የጥያቄ ምልክቱ ጋር አለሉት።
አ፣ እሺ
እሺ